ጤና ይስጥልኝ አረፍቴ የዚህኛው በኩል መለወጫ
ሰበቡ አሁን ቴሌግራም ላይ ላክልኝ ብላ ነበር። እንትን processing ብሎ ይዞብኝ።
እሺ ደንበኛችን ስሞትን ይንገሩ።
ፈሪሃ መሀመድ ኢብራሂም የቴሌግራም የቴሌብር ነው ወይስ የቴሌብሮን ስም
ፈሪሃ መሀመድ ኢብራሂም ማን አሉ?
ፈሪሃ መሐመድ ኢብራሂም።
እሺ በዚህ ቁጥር ነው ቴሌግራም ሊላኩልን።
አዎ በዚህ ቁጥር ነው።
እሺ እናመሰግናለን። ደንበኛችን ለሚመለከተው አካል አስተላልፈንልዎታል።
እስከ እሺ ከዛ እሺ ባለሙያዎቹ ደውሎ ሲያሳውቁን ጉዳዩ ሲያልቅ ደውለን እናሳውቁታለን።
ማለት ደውሎ ምናምን እኔ ግራ አጋባኝ። መጫወቻ ያደረጋችሁ ነው።